hello
እመኝ ወይ ሰላም ነው ወይ?
እንዴት ነህ? ደህና ነህ?
አለን እግዚአብሔር ይመስገን። እናንተ ደህና ነኝ አለሁ። ሰላም ነው?
አለነው እግዚአብሔር ይመስገን።
ቢሮ ነህ እንዴ?
አይ ስልጠና ላይ ነኝ።
ያልገባ መደቦች እንዴት ነው የማስገባ? እምቢ አለኝ እኮ ሳስገባ አንድ አስገብቼ ሁለተኛ already ያለ እያሉ ወደ አራት መደቦች አሁን ለምሳሌ ሰላሳ አልገባም አንድ የገባ የለም።
እስቲ እንትን ልበለው ከሰዓት ላየውና ልደውልልህ።
እሺ አ
ከሰዓት አየውና እንትኑን እስቲ ያልገቡ መደቦች የምትላቸውን አ ቴሌግራም ላይ ትልክልኛለህ።
እሺ እልክልሃለሁ።
ቴሌግራም ላይ ላክልኝና እናስገባዋለን።
እሺ እሺ እሺ እሺ